Hello hello
አይሰማም ይሰማል ይሰማል። አዎ። አባ ትናንትና ከማንቼ መሰለ December አራት ቲኬት ቆርጬ ነበር እሺ
እና አንድ ጨዋታ postponed ሆኗል። የዛን ሰዓት ማለት ነው okay ተራዝሟል እና የቀሩ ጨዋታዎች ሁሉም አልቋልና አልፎልኛል።
እሺ cashier ኮድ ንገረኝ እሺ እሺ cashier ኮዱ አስር አስር ሀምሳ ሰባት እሺ
ሀምሳ ሁለት እሺ ዘጠና ስድስት
Hello የሰማው ነው እሺ ለ provider ኦቹ እልክላለሁ ትንሽ ጠብቀኝና ይስተካከላል እሺ እ?
ለ provider ኡ እልክልሃለሁ እና እሺ እ፣ ጨዋታው hold ይደረጋል ይስተካከልልሃል ትንሽ ጠብቅ እሺ ይለቀቅልኛል።
ይለቀቃል አዎ ትንሽ ጠብቅ አይ እሺ በቃ እደውላለሁ። እስከ አስራ ከአንድ ሰዓት በኋላ እደውላለሁ።
አዎ፣ ትንሽ ቆይተህ ደውል ችግር የለም አይ እሺ